ሄሎ ሄሎ ቢኒ ወይ ታዟልሽ? አሁን አናግራቸው ነበረ። ታዟል፣ እየሰሩት ነው።
እሺ በእናትህ on time ኡ ግን እንዴት ነው ታዲያ የሚሆነው? ገና ሊሰሩት ነው።
አይ አምስት ደቂቃ ነው፣ ከዚህ በኋላ አምስት ደቂቃ ብትፈጅ ነው አለችኝ። ስለዚህ እ ደረስክበት ሰዓት ሰዓቱን ገና ብዙ አልሄደም መሰለኝ አይደለ?
አሁን ሀያ ደቂቃ ሀያ ሶስት ደቂቃ ምናምን ቀረው።
ማንኛውም ግን ከቆዩብህ መልሰህ ደውል።
በ- በዚህ ነው የምደውለው። በቃ እሺ።